እኔ ጤና ይስጥልኝ። ጤና ይስጥልን Best Bet አብሮ ይስጥልን። Best Bet ላይ ያሸነፍነውን እንዴት ነበር ማውጣት የሚቻለው? withdraw ማድረግ የሚቻለው?
okay step ኦች አሉት። ልላክልህ ቴሌግራም ላይ ታወራኛለህ።
እሺ እሺ።
ስልካችን አለህ አይደል?
ስልካችሁ የለኝም።
እሺ ልንገርህ ዜሮ ዘጠኝ እሺ።
ዜሮ ሶስት
ዜሮ ሶስት አርባ አራት
ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እዚህ ላይ ቴሌግራም ላይ አውራን። እሺ እሺ። እና thank you መልካም ቀን።
እሺ።